መጽሐፈ ሲራክ ምዕራፍ አሰርቱ ወሰመንቱ ወውእቱሰ ዘህያው ለዓለም ፈጠረ ኩሎ ህቡረ ለዘላለም ሕያው የሚሆን እሱ ግን ሁሉን አስተባብሮ ፈጠረ። እግዚአብሔር ባህቲቱ ጻድቅ እውነተኛ የባህሪ አምላክ እሱ ብቻ ነው። ወእያብሖ ለመኑሄ የአይምር ግብሮ ወመኑ የአምር አሰረበዩ ማንም ማን ባህሪውን መርምሮ ያውቅ ዘንድ አላሰለጠነውም። ባህሪውንስ መርምሮ ያወቀ ማን አለ? ወመኑ ሆለቆ ጽንአ ኃይሉ ወመኑ ሆለቆ ጽንአ ኃይሉ ወመኑ ይክል ነጊረ ምህረቱ ጥንቁቀ የኃይሉንስ ካህሊነት መጥኖ ያወቀ ማን ነው? ቸርነቱንስ ፈጽሞ መናገር የሚችል ማን ነው? አልቦ ከመይወስኩ ወአልቦ ከመያንትጉ ወአልቦ ዘይረክብ አሰረ ስብሐቲሁ ለእግዚአብሔር በሀያ ሁለቱ ስነ ፍጥረት ላይ አነሰ ብሎ ሀያ ሶስተኛ ሀያ አራተኛም መጨመር አይገባም። በዛም ብሎ መክፈል አይገባም። ዳግመኛም በአሰርቱ ቃላት ላይ አነሰ ብሎ አስራ አንደኛ አስራ ሁለተኛም መጨመር አግባብ አይደለም። በዛም ብሎ መክፈል አይገባም። የእግዚአብሔርንም ባህሪውን መመርመር አይገባም። አመ ይፈጥሮ ለእጓለ እመሕያው ይእተ አሚረ ይእዝዞ ወአመ ያሰልጦ ይእተ አሚረ ያአርፎ ሰውን በፈጠረው ጊዜ ይህን ያህል ዘመን ኑር ብሎ የተወሰነ ዘመን ይሰጠዋል። የሰጠውንም ዘመን በጨረሰ ጊዜ በሞት ያሳርፈዋል። ምንት ውእቱ እጓለ እመሕያው ወምንት ባቁኡ ወምንትሙ ሰናይቱ ወምንትሙ እጅቱ እንዲህ የሚሆን ሰው ሕያው መባሉ ስለምን ነው? ጥቅሙስ ምንድን ነው? በጎነቱስ ምንድን ነው? ክፋቱስ ምንድን ነው? የሰው ምግባሩስ ኃጢአቱስ ራሱን እንጂ እግዚአብሔርን ምን ይጠቅመዋል? ምንስ ይጎዳዋል? ምንት ያጽሕቆ ለእግዚአብሔር ለማአንተ አንጻይከ ምግባሪከ ወምንተ ያረብሖ ለማርታይከ ፍናዊከ እንዳለ ለሰብ ዘከማከ ኃጢአትከ ወለእጓለ እመሕያው ጽድቅከ እንዳለ ሁልቆ መዋዕሊሁ ምዕት ክረምት የዘመኑ ቁጥር ቢበዛም መቶ ነው። በዚሁ በጥቂቱ ዘመኑ ሳለ በጎነቱስ ክፋቱስ ምንድን ነው? ከመ አሐቲ ነጠብጣበ ማይ ወውስተ ኵሉ ማየ ባሕር ወከማአሐቲ ህጠተ ሆፃ እሙስተ ኩሉ ሆፃ ከማሁ ህዳጥ አመቲሁ እሙስተ ኩሉ መዋዕለ ዓለም። አንዲት የውሃ ጠብታ ከብዙ ውሃ ተለይታ የተናቀች እንደሆነች አንዲትም የአሸዋ ቅንጣት ከብዙ አሸዋ ተለይታ የተናቀች እንደሆነች እንደዚህም ሁሉ የሰው ዘመኑ ከብዙ ዘመን ተለይቶ የተናቀ ጥቂት ነው። ወእንበይነዝ ይትኤገሶም እግዚአብሔር ወስወጠ ምህረቶ ላዕሌሆሙ ዘመናቸውም ጥቂት ስለሆነ ከሰጣቸውም ዘመን የማያልፉ ስለሆነ እግዚአብሔር ይታገሳቸዋል፣ ቸርነቱንም አብዝቶ ይሰጣቸዋል። ርእዮሙ ወአእመሮሙ ከመ እኪት ረሃሪቶሙ እስመ ከመዝ አብዝሃ ምህረቶ ፍጻሜያቸው ሞት እንደሆነ አውቆ በዓይነ ምሕረት አያቸው። እንዲህ ነውና ቸርነቱን አበዛላቸው። ዳግመኛም ቸርነቱን አብዝቶላቸዋልና በዓይነ ምሕረት አያቸው። ሰብእሰ ይምህር ቢጾ እግዚአብሔር ባሕቲቱ ይስሐ ለኩሉ ዘነብስ ይየስጽሂ ወይቀስፍሂ ወይመይት ከመኖላዊ መርኤቶ ሰው ይቅር ቢል ባልንጀራውን ብቻ ነው። ዳግመኛም ሰው ባልንጀራውን ይቅር አይልም። እግዚአብሔር ግን ሁሉን ይቅር ይላል፣ ለጊዜውም ይገስጻል፣ መቅሰፍትንም ያመጣል። ኋላ ግን እረኛ መንጋውን እንዲመልስ ከኃጢአት ወደ ንስሐ መልሶ ይቅር ይላል። ወይሰሃሎሙ ለእለ ይትየገሱ በተግሳጹ ወለእለ ይተልው ሕጎ መከራም ቢመጣባቸው የሚታገሱትን ሕጉንም የሚጠብቁትን ሰዎች ይቅር ይላቸዋል። ወልድየ ውስተ ትብስሕትከ ኢታብእ ሐዘነ ወበኩሉ ዘትሁብ ኢታይስን ቃለ ልጄ ደስ እያለህ ሰጥተህ ኋላ አትዘን በምትሰጠውም ስጦታ ሁሉ እኔ ባላበላህ በቀጠና ትሞት ነበር፣ ባላለብስህም ግንድህን ትቆም ነበር እያልህ ክፉ ነገር አትናገር። አኮኑ ዝናም ያቆርሮ ለመርቄ ከማሁ ቃል ሰናይ ይሄይስ እሙሂብ ወክልኤሆሙ በሀበ ብእሲ ጻድቅ ይትረከቡ ዝናም ዋዕዩን እንዲያቀዘቅዘው እንደዚሁ ሁሉ ምጽዋት ድሃውን ደስ ያሰኘዋልና። ከክፉ ነገር ብናገርስ መስጠቴ ሐሰት ነውን ትለኝ እንደሆን ከመስጠት በጎ ነገርን መናገር ይሻላል። ምን ነው ለድሃውማ መስጠቱ አይሻለውም ቢሉ መሻልስ ይሻለዋል። መስጠቱንም ክፉም አለመናገሩን አድርግ ሲል ነው። ሁለቱም በብልህ ሰው ዘንድ ይገኛሉ። ወይሁብ ደንፃዊ እንዘ ኢይሄውዞ ለልቡ ንፉግ ሰው ልቡን ደስ ሳይለው ይሰጣል። ወአብድኒ ይዘረኪ ወኢየአኩት ደንቆሮም ሰው እኔ ባላበላህ በቀጠና ትሞት ነበር፣ ባላለብስህም ግንድህን ትቆም ነበር እያለ ይላገዳል። ሰጥተህም እንድሰጥ ያደረግከኝ ብሎ እግዚአብሔርን አያመሰግንም። እንበለ ትንብብ ጠይቅ ወእንበለ ትህንም ተፈወስ። ክፉ ነገር ሳትናገር አስቀድመህ መርምር። ሳትታመምም ባለመድኃኒቱን ወዳጅ አድርገው። ታመምህ ሲሉት ፈጥኖ መጥቶ መድኃኒት ያደርግልሃልና። ሁለተኛም በቂም ሳትታመም ምን ነው እንዲህ አልከኝ በለው። ሦስተኛም በገሃነም መከራ ከመቀበልህ አስቀድሞ በዚህ ዓለም ንስሐ ግባ። ወእንበለ ትትኮነን ተተሃት ወትረክብ ሳህለ ለአመንታቤከ በዳኛ ፊት ሳይፈረድብህ ላውዝ ካሳም ልካስ ብለህ ታረቅ። ዳግመኛም ገሃነም ሳይፈረድብህ ንስሐ ግባ። እንዲህ ያደረግክ እንደሆን በመከራህ ጊዜ ይቅርታን ታገኛለህ። ዘእንበለ ትድክም አትህት ርእሰከ ወተጋነይ ሶበ ትየብስ በቂም ሳትደክም ምን ነው እንዲህ አልኸኝ ብለህ ወንድምህን ጠይቀው። በደለኛም ሆነህ ብትገኝ ተለማመጥ። ሁለተኛም ወደ ዳኛ ሳትሄድ ላውስ ካሳም ልካስ በል። ሦስተኛም በገሃነም ሳትደክም ንስሐ ግባ። በበደልህም ጊዜ ንስሐ ገብተህ ተለማመጥ። ወይታጐንዲ ውሂበ ብፅዓቲከ ወግበራ ለጽድቅ እንበለ ትሙት። ስለትህንም ፈጥነህ ስጥ እንጂ አታዘግይ። በጎንም ስራ ሳትሞት ስራት። ወእንበለ ትብፃ ወእንበለ ትብፃ አስተዳሉ ብፅዓቲከ ወይትኩን ከመዘያሜክሮ ለእግዚአብሔር ይህንም እሰጣለሁ ብለህ ስለትህን ሳታዘጋጅ አትሳል። እግዚአብሔርንም ቢያደርግልኝ የተሳልሁትን እሰጣለሁ ባያደርግልኝ ግን አልሰጥም ብሎ እንደሚፈታተነው ሰው አትሁን። ወሶበ ትትመአ ተዘከር ዕለተ ሞትከ ወተዘከር ዕለተ ፍዳከ ወነስህ ወተጋነይ። በተቆጣህም ጊዜ ዕለተ ሞትህን አስብ፣ ፍዳህንም የምትቀበልበትን ቀን አስብ። ተቆጠ ከቁጣህም ተመልሰህ ይቅር በል። ወተዘከር መዋይለ ረሃብ አመ መዋይለ ትጸግብ ወተዘከር መዋይለ ተጽናስ አመ መዋይለ ትዴሎ። በጠገብህበትም ወራት የተራብህበትን ወራት አስብ። በተሾምህበትም ወራት የተቸገርህበትን ወራት አስብ። አስበህ አድልም ማለት አይደለም። እኔን ይርበኝ ይቸግረኝም እንደነበር ድሃውንም ይርበዋል ይቸግረዋል ብለህ ስጠው ማለት ነው እንጂ። እስመ እምነግህ እስከ ሰርክ ትትአለው መንበርት ወኩሉ ፍጡን በሀበ እግዚአብሔር ለእንተ ምይር የሰው አነዋወሩ ከነግህ እስከ ሰርክ ድረስ ትለዋወጣለችና ይህም ሁሉ በእግዚአብሔር ዘንድ ፈጥኖ ሊያደርገው ቅርብ ነው። ወምንሲሰ ጠቢብ ይፈርህ በኩሉ ወይትዐቀብ ወበመዋይለ ትየብስ ተነሳ። ብልህ ሰው ግን በተራበም ጊዜ በጠገበም ጊዜ ሁሉን ይፈራል፣ ፈርቶም ከክፉ ነገር ይጠበቃል። በበደልህም ጊዜ ከበደልህ ተመለስ፣ ተመልሰህም ንስሐ ግባ። ወኩሉ ለባዊ ይረክባ ለጥበብ ወለዘረከባሂ ታአምኖ ወታፈርሆ አዋቂም ሰው ሁሉ ንስሐን ያገኛታል። ያገኛትንም ሰው ከእግዚአብሔር ጋር ታስተማምነዋለች፣ እንዲፈራም ታደርገዋለች። ማእምራነ ቃል ይጠበው ለሊሆሙ እምልቦሙ ወይነግሩ አምሳለ ጥንቁቀ ነገር አዋቆች እሳቸው ራሳቸው ጥበብን ከልባቸው አንቅተው ይራቀቃሉ። በማርና በሸንኮር በማርና በሸንኮርም ምሳሌ መስለው ጠንቅቀው ያስተምራሉ። ይትሁር ወይትትሉ ፈቃዳ ለኃጢአት ወተግሃስ እንፍትወ እኩይ ኃጢአትን ወደ መስራት አትሂድ። ለሰውነትህም ለባህሪዋ የሚስማማትን ሁሉ አትስራ፣ ከክፉም ፈቃድ ራቅ። ወመሰ ወሀብከሃ ዘፈተወት ለነፍስከ ትርየስዮ ጥቡአ ለጸላኢከ ለሰውነትህ ለባህሪዋ የሚስማማትንም ብትሰራ ጠላትህን በአንተ የጨከነ ታደርገዋለች። ዳግመኛም ባትሰራ ግን አንተን በጠላትህ የጨከንህ ታደርግሃለች። ይትስአል ከመ ትትፈግዕ ምስሌሃ ኃጢአት ስትሰራ ለመኖር ኃጢአት ስትሰራ ለመኖር ባለጸግነትን ስጠኝ ብለህ እግዚአብሔርን አትለምን። ወይ ትትለቃህ እንዘ ነዳይ አንተ ከመ ይትሳገር ወንዝ አልብከ ወይም ትኒ ውስተ ቁናማቲከ ክፈል ባለህ ጊዜ የምትከፍለው ክፈል ባለህ ጊዜ የምትከፍለው አጥተህ እንዳትታሰር ድሃ ሆነህ በቁናማትህም ምንም ምን ሳይኖርህ አትበደር።